ብለው ጤና ይስጥልን ቤት ቤት መኪና የመጣው አ ሰላም ነሽ ሰላም
እ ውትደረው
እሺ የስህተት ነው።
እ
ውትደረው ውትደረው እሺ ድሮ ስንት ብር ነበር?
ሰባ ሺህ
በዚህ ስልክ ነው?
አዎ እሺ አንዴ ጠብቀኝ።
እሺ
ሰባት ሺህ ነው ያልከኝ?
አዎ እሺ ወደ ቴሌብር account አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት ነው አ ሰላሳ ሰባት
ሰላሳ ስምንት ነው የሚለው እዚህ አ ልበልሰው ወደ ቤት ቤት አ አ ሰላሳ ስምንት ሰላሳ ስምንት እሺ። ያው confirm አድርጌልሃለሁ ገብቶልሃል። እሺ check አድርገው።
እሺ ይግባላው እሺ thank you